ሄሎ
ሄሎ ሄሎ
አብ ዋው በርገር ነው መገናኛ branch?
ዋው በርገር መገናኛ branch።
እሺ ከቢው delivery ነበር በ order ነበር ዘጠና አንድ ሰላሳ ሰባ ሰባት order ነበር አደለ beef burger አ ልጁ ደርሷልና order ኡ ተሰርቶ አልቆልኛል ግን ቢል ካልወሰድክ ቢል ደግሞ ለመውሰድ መብራት ጠፍቷል እና መብራት እስኪመጣ እንጠብቃለን እያሉት ነበር ያ- መብራት እስኪመጣ እንጠብቃለን አይደለም ያለው የተሳሳተ መረጃ ነው የነገር ጀኔሬተር እሺ።
ከታች እየተነሳ ነው። ጀኔሬተር እስከምናስነሳ ጠብቀን ነው ያልነው ሁለት ምን ደቂቃ።
ያህል ይቆያልሽ ኧረ አይቆይም በቃ የወረዲ ሁለት ደቂቃ ወይ ሶስት ደቂቃ maximum።
በቃ እሺ አመሰግናለሁ already ምግቡ ስላለቀ ደረሰኙ ብቻ ስለሆነ ብዬ ነው